hello
አቤት ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ? TeleWin ነው።
እ?
TeleWin ምን ልታዘዝ?
አይ መረጃ ፈልጌ ነው።
እሺ TeleWin ማለት game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የ TeleWin መረጃ ይመጣሎታል በእንግሊዝኛ። ሰባት ቁጥር ተጭኖ አማርኛ አሉ ሶስት ቁጥር ላይ ለመጫወት የሚል ያገኛሉ።
እሺ ጥያቄና መልስና እድሉን ይሞክሩ የሚል
እሺ ጥያቄና መልስ በ coin ይጫወታሉ። የእድል ጨዋታ ደግሞ በትኬት
በትኬት ነው አይደል?
አዎ። ከዛ ትኬት subscribe ያደርጉና እድሎትን ይሞክሩ።
እሺ እሺ